Hello Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ከችፕችፕ ነበር የምንደውልልዎት
እሺ ስለ service ኣችን ያለዎትን አስተያየት ለመቀበል ነበር የደወልነው። service ኣችንን እንዴት አዩት?
OK። አሁን ይቅርታ መ- የሚመች ቦታ ላይ አይደለሁም ያለሁት እህ፣
እንትን እንዳልልሽ ግን ያው interesting ነው፣ አሪፍ ነው።
ተመችቶታል?
Detail- አዎ አዎ እሺ ቢሻሻል ብለው የሚነግሩ ነገር አለ?
እ- አይ አሁን ላይ ቆንጆ ነው። እኔ ደስተኛ ነኝ፣ ተመችቶኛል።
እሺ እሺ፣ እናመሰግናለን ስለ ተጽዕኖ። መልካም ምሽት።
እሺ እሺ።
መልካም ጊዜ።